Hello?
ሄሎ ጤናስቤት
ቤተሰቦች ዛሬ ጌሞ አብዴት እየሆነ ነው እንዴ?
ምን
ጌሞ አብዴት እየሆነ ነው እንዴ?
ምን ገጠመህ?
እ፣ ምንም ሚቱም አያሳይም።
ሪስታርት በላ ኮኔክሽንም ሊሆን ስለሚችል አንዳንድ እ።
ጌሞች ግን እየተስተካከሉ ያሉ ጌሞች አሉ። አፕዴት እየተደረጉ ያሉ እንደነ ኪኖ ስፔን አይነት ጌሞች update እየተደረጉ ነው።
እ፣ እነሱ ምስልም ከሆነ- እኮ ምንም አያሳይም።
አዎ፣ እ፣ ሙሉም አዎ፣ ሁሉም አይቼ ነበረ።
አዎ፣ ምስ- ምስሉም አዎ።
ፎቶም አይመጣለኝም።
አዎ፣ አዎ፣ virtual እንትኖች በኦንላይን የምትጫወት ከሆነ ማለት ነው በጣም አሪፍ connection ነው የሚፈልገው። ለዛ connection አዎ፣ እያስቸገረ ለዛ ነው። እንጂ እሺ ይሰራል። ሌላ እንትን ላይ ይሰራል። እሺ።
እሺ